ሄሎ
ሄሎ ሰላም ጤና ይስጥልኝ።
አዎ
ሰላም ነው?
እኔን የባስበትን ፈልገው እ?
የብርን ማለማበትን
ምን አልከኝ?
ባስበትን እየፈለገ ነው የብር ለማስወጠን ፈልግ ውጭ ነው የሚገፋው።
ቮቸር
አዎ
voucher ከሆነ አባ
ውጭ ሌላው?
ከሆነ ልም-
ይህን ሱቅ ሄደህ ነው እሺ የምትወስደው ብሩን።
እ?
ሱቅ ሄደህ ነው የምትወስደው።
እ?
ሱቅ ሄደህ ነው ብሩን የምትወስደው። እሺ
ምን አልክሽ?
ሱቅ voucher ሱቅ ሄደህ ነው ብሩን የምትወስደው።
ቡርጀል
voucher ከሆነ ሱቅ ሄደህ ነው ብሩን የምትወስደው።
ልንክ ዋልክ ምን አለሽ?
አባ ቮቸር ከሆነ ሄሎ አዎ ቡርጀል ቡርጀል ላይ ነው ብሩን አዎ ሱቅ ላይ ነው ሄደህ የምትወስደው። እሺ ብሩን
አ
ብሩን ሾፕ ላይ ሄደህ ነው የምትወስደው። ቤት ቤት ሾፕ ላይ
እንዴት ላይ ነው አሁን ማቶ ማቶ ኮዱን- ወይስ ኮዱን- ለብር መቀየር ኮዱን- ከፈለገ እንደ- እንዴት ነው የሚችለው?
እ
ያለው ብር አሁን እንትን ፉርዘር ላይ ነው።
በቃ እንደዛ ደግሞ